Hello Hello
Hello፣ Network ነው። አሁን ይሰማል?
ይሰማኛል። መልሼ ልደውልላችሁ አ፣ ችግር አለ ችግር የለውም። እስቲ ምን እና ነበር ነጥብ ጥያቄያችሁ?
ነጥብ ሰብስቤ ማለት ነው። ይሄ በየ በአንድ ብር እንትን የሚለው ማለት ነው።
አዎ አዎ
ሰብስቤ ሰብስቤ እንትን መጨረሻ እንትኑ final destiny ው ምን ምን ላይ እንደሆነ አሁን ለሳምንት time ለ time እንትን ብዬ ማለት ነው አዎ እ፣ እየተጫወትኩኝ ያለ feedback አይሰጠኝም እንትኑ
እህም። እና የ message ኡን ማለት ነው ስ- ስድስት ሰላሳ- ሰላሳ ስድስት ላይ ማለት ነው በ message ኡ ነው።
አ አ
OK feedback ኡ አይመጣም በ message አይገባም።
አ፣ ይገባል ግን እንትን እ፣ ምንም አይነት reward invite አያደርገኝም። ምክንያቱም የዕለታዊም ወይ የ- የ- አሁን የመቶ ሰከንዱ እኮ በ- ይሄን ያህል ይሄን ያህል አገኘህ ብሎ እንትን ይላል። ይሄኛው አዎ፣ እሱ ግን በአንድ ይላል።
ብር እየተጫወቱ እየጠቡት ነጥብ ብቻ አለህ ብቻ አለህ ይላል እንጂ ሌላ ነገር የለም። ከዛ ሳንቲም እም።
ሲጨርስ ጸጥ ይላል። መ- ሳንቲም አግኝተህ ስትጫወት አሁንም ነጥብ አለ ብቻ ይላል።
በቃ እንደዚህ አድርጉት እና ዘጠና ስምንት ሰላሳ ስድስት ይሄ ቁጥሩን ያዙትና
እም።
ዘጠና ስምንት ሰላሳ ስድስት መጀመሪያ ኮከብ ሰማንያ ስ- ዘጠና ስምንት ሰላሳ ስድስት መስላል ብሎ ግቡትና
እም።
result ኡን ይ- ይመጣል ወይ ደግሞ result ኡን ማየት ትችላላችሁ ማለት ነው።
እሺ እሺ እሺ።
እሺ ዘጠና ስምንት ሰላሳ ስድስት ደስት ኮኮብ እንትን መሰላል አዎ አዎ አዎ መሰላልና ኮከቡ በዚህ መሰ- ኮከብና መስላሉ ማለት ነው መጨረሻ ላይ ያኛው ደግሞ ያኛው ይሄ የቲኬት የሚሰጥ ማለት ነው።
አዎ ለሳምንት ተመዝግበው ቲኬት በየቀኑ የሳምንት ተመዝግባቸዋል፣ በየቀኑ ብት ይደርሳቸዋል እያለ አሁን ትላንት ሰጥቶኝ ነበረ። ለዛሬ ግን አልሰጠኝም ጭራሽ።
OK እሺ ለአንድ- ለአንድ ወር የሚያገለግል ብሎ ማለት ነው።
ጥያቄውን ግን የመለሳችሁ
አዎ፣ ለምሳ- እየመለስኩኝ የማታም ማገኝም አለ እሱ።
እ፣ እሱ አግ- ቶሎ active አያደርግም፣ ግን በሀያ አራት ሰዓት ውስጥ ነው የሚገባው message ኡ። ብዙ ጊዜ ለምሳሌ ም።
ሽልማቱ ከደረሰ በሀያ አራት ሰዓት ውስጥ ነው የሚገባው። ለ- ነው አይደለ?
ዛሬ ከሆነ ዛሬ ከሆነ እስከ ሀያ አራት ሰዓት ውስጥ
አዎ።
መጠበቅ አለባችሁት ማለት ነው።
እሺ፣ እሺ። ያኛው ስንት ነበር ያልከኝ? መሰላል ዘጠኝ መሰላል ዘ- ዘ- ዘጠና ስምንት ሰላሳ ስድስት እ፣ እ፣ ያኛው የመጀመሪያው ዘጠና ስምንት ሰላሳ ስድስት result ለማሳየት ማለት ነው።
አዎ አዎ፣ result ኡን ለማሳየት ማለት ነው።
ዘጠና ስምንት ሰላሳ ስድስት ላይ ኮኮብ ዘጠና ስምንት ሰላሳ ስድስት መሰላል።
አዎ አዎ፣
እሺ እሺ፣ አመሰግናለሁ።
እናመሰግናለን። እሺ